ሰላም ጤና ይስጥልኝ። ኮምልርጦ hello ጤና ይስጥልኝ።
ሰላም ጤና ይስጥልን።
እግዚአብሔር ይመስገን። አሁን ሎሚ አዝዤ ነበር ዝንጅብል።
እሺ፣ በዚህ ቁጥር ከዛ በተሳሳተ አዎ፣ በተሳሳተ address ነው የሞላሁት። እንዴት ነው edit ማድረግ እችላለሁ?
እሺ፣ አንዴ ይጠብቁኝ። ኪያ
አዎ፣
ሎሚ ነው ያሉ
ሎ- ዝንጅብል okay። ዝንጀራ እዛው ነበረ። የት ነበር location የሞሉት?
ወሎ ሰፈር
እርሶ የት ነው የፈለጉት location ኑ?
ወሎ ሰፈር ነው የፈለግኩት።
okay። ወደ ጀሞ ነው አይደል የሞሉት? ግን location ኑ አዎ መጀመሪያ ወደ ጋርመንት አካባቢ ብዬ ነው የሞላሁት፣ ግን የምፈልገው ወሎ ሰፈር ነው ያለው።
ስለዚህ ይሄ group ለሰው ሌላ ሰው join ብሎ አይቀላቀልበት፣ እንትን ይበል fail ያደርግና ብሮትን እንመልስልዎት። እንደዛ ነው የሚሻለው።
okay፣ በሌላ እንትን ልዘዝ ታዲያ።
አዎ ይሄ fail ያደርግና ብሩ ተመላሽ ይሆናል። አዲስ create አድርገው group ይዘዙ።
እሺ፣ አመሰግናለሁ።
እሺ እሺ።
እሺ